ማነሽ? መሲዬ እንዴት ነሽልኝ? ሰላም ነሽልኝ አይደለ? በቃ አንቺ ባታነሺ ኖሮ ስጀምር ልዘጋው ነበር።
ከዛስ?
ከዛ በኋላ ሌላ ድግሪ እደውላለሁ። ስሚኝማ order ነበር ልንገርሽ።
እሺ እ pin ነው የምታደርጊው እሺ። ሀያ ስድስት ዜሮ ዘጠኝ
ሀያ ስድስት ዜሮ ዘጠኝ አዎ። ይሄን ከ- ይሄንን order ያዘዘው customer ደግሞ ሌላም order አድርጓል
እሺ እና እሱ ደግሞ order ኡ ያለው አብዱላ ሚድ ጋ ነው። እሱንም ወደ እኔ ታደርጊልኛለሽ። ይኸው ለቅድስት እየነገራት ነው መሰለኝ እሱ።
ይኸውልህ driver መቀየር አቁመናል እኛ ጋር ማለት ነው።
እሺ ይሄንን pin አድርጊልኝ መሲ።
ፊሉን ግን ለማየት ይችላሉ።
በስመ አብ በረዶውን ብታዩ ማለት የሚጥለውን በረዶ ብታዩ በስመ አብ እ ይለየት አይደለም
ኧረ በስመ አብ እቶሌ ያላችሁ በ- በስኬትቦርድ ነው ላይ እየሰራን ያለ ነው እየ- በበረዶ ይሰራለች።
እሺ እሺ
እሺ።